hello የለውም
ወይ የለውም የእኛ ነው ወይ?
አይደለ?
አ እሺ ዘግታችኋል ሰላም አይደል?
አለይኩም።
driver አሁን ልቷ ዘግታ ወጣች ብሎናል።
okay ዘጋጭ ወይኔ አላ ስንት ሰዓት ሆነ?
ዘግታለች ማለት ማረጋገጫ የለንም። እርግጠኛ እንደዘጋች ማወቅ ፈልገን ነው።
okay ስ- ስልኳም እኮ እምቢ አለኝ። ይህ ደግሞ ቤት ነው።
እንዴት ይሁን ታዲያ? ማለት ማወቅ አለብን። ዘግ- ስልክ አ ዘግታችሁ ከሆነ ማ- ለ customer እንዲያመችን ማለት ነው ለመንገር አ ወይ በቃ እኔም እነ- እነግራቸዋለሁ ቢሮ ወይ ዘግታ እደውልላታለሁ።
ብትነግድ ታሳውቅልኛለህ?
አ አ በቃ እሺ እሺ እሺ እና ይቅርታ በጣም እሺ
ዳቦ አልኩ።